ንገረኝ። hello፣ ጤና ይስጥልኝ።
እሺ hello hello፣ አቤት አቤት ሰላም። ቅድም ደውሎልኝ ተቋርጦ ነበረ።
አዎ አዎ ሰ- ሰብለ፣ አዎ ነኝ እሺ እ፣ ምንድን ነበር እያለኝ የነበረው?
ደወልኩላት ለአንድ ልጅ እና ነገ check ላድርግና ልላክልሽ አለኝ okay፣ አዎ። እንትን ጥቅል ጎመኑን ነው አዎ ጥቅል ጎመን። እሺ፣ አንዴ ይጠብቁ ይመስላል። አስራ ሶስት ኪሎ ነው አይደል?
መሰለኝ አዎ እንደዛ ነው okay፣ እሺ። በሰባት የታዘዘ እ፣ የት ነው ይመጣሉት? location
እዛ ኢየሱስ አርባ አንድ
አርባ አንድ ኢየሱስ። እሺ፣ በቃ ነገ አስልክሎታለሁ፣ ይረከባሉ።
ይባረክ እሺ እሺ፣ እሺ። መልካም ቀን።
አመሰግናለሁ እሺ